hello
አቤት እ
hello፣ ጤና ይስጥልኝ።
አብሮ ይስጥልን ከ Flintstone Homes ነበር የደወልኩሎት።
እ እ ከ Flintstone Homes ነበር የደወልኩሎት።
ምንድን ነበር ምን ነበር?
ባለፈው ስለ አክሲዮን አውርተን ነበረ።
okay አክሲዮኑ አሀ ወደ ቢሮ እመጣለሁ ብለውኝ አልተመቾትም መሰለኝ።
አዎ፣
ምን አሉኝ? ሄሎ ሄሎ